ሄሎ ሰላም ጤና ይስጥልን ቴሌ ነኝ ቴሌቪዥን ምን ልርዳዎት? አቤት አዎ አዎ ቴሌቪዥን ጌም ነው። ጌሞችን ሲጫወቱ ሽልማቶች አሉ። ቴሌቪዥን ጌም ነው። ጌሞችን ሲጫወቱ ሽልማቶች አሉት። ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያሸልማል። አቤት ሄሎ ኮከብ ዘጠኝ ሰማንያ አምስት ይመስላል ብለው ይደውሉ መጀመሪያ። hello አንድ ቁጥር ላይ ለመመዝገብ፣ ሶስት ቁጥር ለመጫወት፣ ሰባት ቁጥር ላይ ቋንቋ ይምረጡ እንላለን።